እንዳለ አያነሱ። ተረኛ ማን ነው የሚያነሳ? ማ እ አቤኔ ነው እ እ አ ሶስት ሶስት ነን ሁላችን እ እ አዎ ተረኛ ተረኛ የሆነ ሰው እ፣ ስልክ ስልክ
አሎ Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከፕሊንትስተን ሆምስ ነበር የደወልኩሎት።
እሺ እ፣ ከዚህ በፊት ስለ share ጉዳይ አውርተን ነበርና ወደ ቢሮ ብቅ እላለሁ ብሎ ነበረ።
አዎ ትንሽ የትራንስፖርት ስራ ስለምሰራ Okay በዛ ስላልተመቸኝ ነው እኮ ራቅ ያለ ቦታ ነው እንትን የምለው።
እሺ፣ አሁን አዲስ አበባ አይደሉ?
አዎ
መቼ ልደውልሎት ታዲያ?
እስኪ አስታውሽኝ እንግዲህ በመሀል ላይ አስታውሽኝ ቀጣይ ሳምንት ምናምን።
ይቻላል።
እሺ፣ እሺ፣ መልካም